የባቲን ባሻገርም ይሉታል አንባሰል የባቲን ባሻገርም ይሉታል አንባሰል እህል የበሉ ሰው ወዶ መስልስል ያን ባስል ተሟጋችም አያውቅም ይግባኝ ያን ባስል ተሟጋችም አያውቅም ይግባኝ በበሽታዬ ላይ አንቺን ጣለብኝ ላይ ሲደርሱ ይታያል ዝማ ደብር ላይ ሲደርሱ ይታያል ዝማ ከንፈርም ስንቅ ነው ላወቀበትማ እሽው ሽው አለኝ የአይን ህመሜ ጠና እሽው ሽው አለኝ የአይን ህመሜ ጠና አልድንም ዘንድሮ ጭሎብኛልና ሻለው ዘመዴ ዘመዴ እናውልሻለው ዘመዴ ዘመዴ ያንቺን ልብ ሳላውቅ እኔ በመንደዴ አይ ዘመዴ አይ ዘመዴ አይ ዘመዱ አይ ዘመዴ ልብሽን ሳላውቀው ላጎራዴ በድንገት ተመታው ስላጎራዴ በድንገት ተመታው መሳቅሽን እያየው ብዙ ተንገላታ አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ልብሽን ሳላውቀው አልተረፍኩም ከቶ በፈገግታሽ በትር አልተረፍኩም ከቶ በፈገግታሽ በትር ልብሽን ሳላውቀው አልኩኝ ረርኩምትል አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴ ልብሽን ሳላውቀው ምነው አመንደዴም አለው ቀን ሌሊቱን በሐሳብ ስጨነቀው አለው ቀን ሌሊቱን በሐሳብ ስጨነቀው ልቦናሽንማ የታባት ያውቄው አይ ዘመዴ አይ ዘመዴ አይ ዘመዱ አይ ዘመዴም ልብሽን ሳላውቀው ምነው አመንደዴም አይ ዘመዴ አይ ዘመዱ አይ ዘመዴ አይ ዘመዴም ልብሽን ሳላውቀው ምነው መንደዴም ልብሽን ሳላውቀው ምነው መንደዴም ልብሽን ሳላውቀው ምነው መንደዴም
ጨረቃ ጎልጎታ አዜቤ ገባች አውቃ ጨረቃ ድንቡል ድንቡል ድንቡልጎታ ልጆች ሆነን ተራርተን ባላለሆ ተዋውተን ተቃደን ከሽ በማታ ተጋደግን ከሽ በደስታ
ያለች ነገር ንጸቁጠኝ እኔም መናገር እኔም መናገር ያልተሰጠኝን የሰውን ስራ የሰዎቹን ስራ አለሁ አውቃለሁ ብዬ ሳውራ ሁልጊዜ ሳውራ የሚያስደንቅ ነው ለሰሚው ግራ ለሰሚው ነው ግራ ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸቅብቶኝ እኔም መናገር እኔም መናገር ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸቅብቶኝ እኔም መናገር እኔም መናገር አስቸጋሪ ነው ይህ አይነት ጣጣ ይህ አይነቱ ጣጣ ነገር ውስጥ በእኔ ድንገት ቢመጣ በድንገት ቢመጣ ሁሉ የሳቀ እጁን ሊያወጣን እጆቹን ሊያወጣው ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸቅጦኝ ነው መናገር ነው መናገር ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸቅጦኝ ነው መናገር ነው መናገር በሰዎች ነገር ምን ሳክቶኝ ምን ሳክቶኝ እኔስ ብርቅ ነው የሚሻለኝ ነው የሚሻለኝ ኋላ ሊስቁ ቀን ሲጥለኝ ቀኑ ሲጥለኝ ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸብቶኝ እኔም መናገር እኔም መናገር ምን ጥልቅ አርጎኝ በሰዎች ነገር በሰዎች ነገር ምን ጸብቶኝ እኔም መናገር እኔም መናገር ምን ጸብቶኝ እኔም መናገር እኔም መናገር ምን ጸብቶኝ እኔም መናገር እኔም መናገር ሄይ
የፍቅርሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ እየመጣ እህል ውሃ ጠላ ገባ ስታታ ምን ትጠቀሚያለሽ ብሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር ምን ትጠቀሚያለሽ ብሞት ባንቺ ፍቅር ተይ አብረን እንሁን ማመንታትሽ ይቅር በፍቅርሽ ማዕበል ናላ የታወቁ ማውቀው ሰው ሁሉ ተሳሳተኝ በፍቅርሽ ማዕበል ናላ የታወቁ ማውቀው ሰው ሁሉ ተሳሳተኝ በፍቅርሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ እየመጣ እህል ውሃ ጠላ ገባሁ ምስጣጣ ፍቅርሽ ማይበል ናላ የታውቀው ማውቀው ሰው ሁሉ ተሳሳተኝ በፍቅርሽ ማይበል ናላ የታውቀው ማውቀው ሰው ሁሉ ተሳሳተኝ በፍቅርሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ እየመጣ እህል ውሃ ጠላ ገባሁ ምስጣጣ
Thank
ዋሻ ጨለማውን ቤቴ ይኸው መቃብሬ ግል ንብረቴ ሰዓትና ጊዜ እራቱን ሳለይ ሳይወስደኝ በቅድሚያ መቃብሬ ቆፍሩልኝና የዘላለም ቤቴ አፉን ከፍቶ ልየው ሲጠብቅ መግባቴ ያንን ከባድን ቀን አይቀር መተኛቴ ሳልሞት መቃብሬን ልየው በሕይወቴ ያን አስፈሪ ዋሻ ጨለማውን ቤቴ ይኸው መቃብሬ የግል ንብረቴ ተመልክቼ ብምራ አስፈሪ ዋሻ ጨለማውን ቤቴ ይኸው መቃብሬ በንብረቴ በተሳይ ደገም ነፍሴ ልውጣ እስቲ መቃብሬ ተመልሼ ልምጣ